ሄሎ
ሄሎ፣ አቤት።
ሰላም ነው?
እግዚአብሔር ይመስገን።
አለን፣ እግዚአብሔር ይመስገን።
እ ተቋርጦ ነበር። አሁን አስራ አንድ ቤት ደውለው።
እ ሄሎ
ሄሎ፣ እሺ፣ Flintstone Homes ነው የደወሉት። ምን ልርዳዎት?
ልበልከኝ?
Flintstone Homes ነው የደወሉት።
አዎ፣ እኮ
እሺ፣ ትንሽ ስልኮት ብዙ ይቆራረጣል።
አላገኛችሁም።
የት አካባቢ ኖት?
እ የት አካባቢ ኖት?
እኔ ቀራኒው እሺ፣ ስሞትን ማን ብዬ ሊያዝ?
ነሳለን።
ነጻነት።
አዎ፣ ማስታወቂያችንን ከምን ሰምተው ነው?
እ ማስታወቂያችንን ከምን ሰምተው ነው?
መታወቂያና ምን ማስታወቂያችንን ከምን ሰምተው ነው?
ምን ሰምተው ነው?
አዎ፣ ከየት ሰምተው ነው ስለኛ?
አይ ደውዬ ነበረ ከዚህ በፊት አልተመቸኝም እና ቀረሁ።
እሺ፣ ም- ዛሬ ይችላሉ?
አዎ፣ እመጣለሁ። አዎ፣ OK። ስንት ሰዓት አካባቢ? የልደታ ቢሮ ነው የሚመጡት?
አዎ፣ OK። እሺ፣ ስንት ሰዓት አ- ከሰዓት ነው የሚመጡት ወይስ አሁን?
ተሳቷ OK፣ በቃ check እናደርጉታለን።
እሺ እሺ፣ እሺ።